ሄሎ፣ ጤና ይስጥልን።
አቤት
እንትና መ- እሸቱን በአካል በ- እሸት መለሰን ማግኘት ፈልገን ነበር። ወላው ይቅርታ ለምን ትተይ ነበር ማግኘት የፈለጋችሁት?
እ?
ለምን ትተይ ነበር ማግኘት የፈለጋችሁት?
አይ እዚህ በትምህርት ቤታችን ውስጥ እስካወታ ባይኝና እሱ ሮል ሞዴል ነው ለን ለተማሪ አያ እንዲሆን እዚህ ልንጋብዘው ፈልገን ነበረ። ህዳር አጤ ማለት ነው እ?
ስለዚህ ደብዳቤ አስሩና የምስጋና ይደረሰላችኋል።
እ፣ አልሰማም እናት መቼ
ደብዳቤ በደብዳቤ እ?
ጠይቁ
ምን አልሽ?
ጠይቁ። አይሰማም?
አይሰማም።
እሺ መልሰሽ ደውዪልኝ።
እሱን ጠይቁት።
መልሰሽ ደውዪልኝ ካልሰማሽ።
እሺ